አሁን እኮ እናንተ መች ነው እናንተ የምትፈልጉት? ፍርድ ቤት ሲቀርብ ገጪው ሄሎ፣ ጤና ይስጥልኝ። ዋሽንግተን ሄሎ ሜዲካል ጤና ሴንተር።
ይስጥልኝ የካ ከየካ ሆስፒታል ነው።
እሺ፣
ሄድና ኤንድ እንትን ኔኮ ሲቲ ስንት ነው?
ኦኬ። እሺ፣ የሜዲካል የኤምአርአይውን ስልክ ልስጦትና እነሱን ኢንፎርም ያድርጓቸው።
አይ ችግር የለውም። አንተ እንትን መጥታችሁ መውሰድ ትችሉ የለም እ?
መጥታችሁ ትወስዳላችሁ አይደለም?
አዎ፣ እኛ መተን እንወስዳለን፣ ግን የ MRI ውን ስልክ ልስጦትና inform እንዲያደርጓቸው ነው።
okay ዋጋ
አዎ፣ እሺ። ምንድን ሌላ?
okay። አይ በቃ መጥተህ መጥታችሁ ውሰዱት። ተዘጋጅታችኋል? already ይምጣ።
ሄሎ፣ እሺ እሺ። አዎ፣ አይ ከሁለት ሺህ
ሄሎ፣
ሹትዬ